ቴና ጤና ይስጥልኝ።
አብሮ ይስጥልኝ።
ምንተስኖት ንጉሱ አ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
እሺ
እሺ በ digital marketer vacancy አውጥታችሁ ነበረ አ
hire አረጋችሁ በእኛ platform
እ አ
እ?
አዎ የተወሰነ ቤት ምን አግኝተናል። ገና So ግን hire process ላይ ነው። አ ግን hire አላረግም ገና short list ላይ ናችሁ።
አ እሺ ሌላ የሚያስቸግሮት ነገር አለ? የ platform ሲጠቀሙ
አይ የለም። normal ነው።
እሺ፣ የሚያስቸግሮት ነገር ካለ ይደውሉልን። እሺ።
እሺ እሺ መልካም ቀን።
እሺ